hello hello ጤና ይስጥልኝ። አዎ ይሰማል። እዛ hello hello አሁን ርቆኛል ድምፅ እየተሰማኝ አይደለም። እሺ በአንተ account ምን
withdraw ያደረገ ያደረኩት ብር ወደ እኔ ወደ እኔ ገና አልገባም አልገባም።
okay በዚህ ቁጥር ነው Best Bet ህ withdraw ያደረግበት account ይሄ ነው።
ይህ ያን ያለ ዘጠኝ አስራ ሶስት ሌላ ስልክ ነው ሌላ ስልክ ሌላ ስልክ እሺ ንገረኝ እሱን ስልክ።
ዘጠኝ እሺ
አስራ ሶስት እሺ
አስራ ሶስት ስልሳ አምስት አራት
ዘጠኝ አስራ ሶስት
እሺ አስራ ሶስት ስልሳ አራት
ዘጠኝ አስራ ሶስት ስልሳ አምስት ስልሳ አምስት ነው።
አዎ እሺ ቆይ ሰ- አይ አዎ ይሰማል።
ይሰማል ይሰማል ንገረኝ።
እሺ ይቅርታ ችግር የለም ችግር የለም።
ዘጠኝ አስራ ሶስት እሺ አስራ ሶስት
ስልሳ አምስት ዜሮ ዘጠኝ አስራ ሶስት ስልሳ አምስት እሺ
ሰማንያ ሁለት እሺ
ሀያ አምስት
እሺ check እያረኩልህ ነው። ስንት ብር ነበር ያልከኝ?
ሰላሳ ሺህ ብር ነበረ ወደ ዘጠኝ አስራ አምስት በ- በቴሌብር የላኩት።
okay እሺ አንዴ ጠብቀኝ check እያረኩ እሺ እሺ እሺ ወንድም እሺ
ሄሎ ሄሎ አዎ ይሰማል።
እም፣ ተመልሶ ነበረ ብር
ወ- ወ- ወደ እኔ ተመለስ ወደ ቤስት ቤት
ወደ ፊት ቤት ወደ እኔ ወደ እኔ አካል ተመልሱ።
አዎ አንዴ ጠብቀኝ ቆይ check እያረኩት እሺ በደንብ እዩ። ገና እኮ አልገባም ያየሁት ነው።
ከትላንት ወዲያ አይደል
አዎ ከትናንት ወዲያ አዎ በአስር በአስር አስራ ሁለት ሁለት ሺህ ሃያ ሶስት ብር በቅጣት
እሺ check እያረኩት እሺ ወንድም ሄደኩ አንተ አንተ አውዳ ወይ አሞ ገንዘብ አይቶ ደወል ዋናው ሰንታል
hello hello hello እም፣ check አድርጌዋለሁ እ፣ ሪፖርት ይደረግልሃል እሺ አሳውቅሃለሁ ከዛ በኋላ
ሪፖርት ይደረጋል።
አ ሪፖርት አድርጌልህ አሳውቅሃለሁ እሺ እሺ እሺ እሺ በ- በ- በዚህ በዚሁ ልደውልልህ አ?
አዎ አዎ በዚህ ደውል።
እሺ እሺ
እሺ